ምን ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ደንስኪ ምናምን ለጠዋት እንትን ነበረ ማን እንዳገለከው በመከታተል ነበረ እና ኦኬ
ከፍዬ ነበረ ክፍያ የሁለት ሰው ማለት ነው መደበኛ ነው እሺ እሺ እና ኦንላይን ላይ አሳውቅ ያለሁኝ የሚገባው ተጠናሳ እና በስልክ እናሳውቃለን ምናምን ነገር አለ
ኦኬ እንትን የከፈሉበትን ደረሰኝ አታች አድርገውታል።
attach አድርጌዋለሁ በቴሌ ብር ነው የከፈልኩት ማለት ነው ንግድ ባንክ በቃ ችግር የለውም። የዛን ቀን ሲመጡ ያው እንትኑን ያሳዩናል፣ እንደውልሎታለን
ይደወላል ምናልባት ባይደወልም ይምጡ እዛው ደረሰኙን ያሳዩናል።
እሺ አድራሻው specific ቦታውን ትነግሪኛለሽ ይቅርታ ኮንቲኔንታል ሆቴል ወይም አድ አሁን ኢንተርሌዲስ ነው
ኢንተርኮንቲኔንታል ሆቴል okay እሺ በቃ ስለዚህ እዛ አስተባባሪ ምናምን አላቸው አይደለ አዎ አዎ በቃ እሺ አመሰግናለሁ ሰዓቱን ትነግሪኛለሽ እዛ አስራ አንድ ሰዓት አስራ አንድ ሰዓት እሺ እሺ አመሰግናለሁ እሺ